ሄሎ ሄሎ
ሰላም ጤና ይስጥልን። ዱም ሰላም ኪድሞ ዙሪዮ ኬሻ
ሄሎ
ሄሎ
ስልክ ትንሽ ራቀብኝ። እ፣ ክላሱ ነገር የሚጀምረው አይደለ?
አዎ፣ በአካል ከሆነ ነገ ነው የሚጀምረው። ማንም መልኬት ነው።
እ፣ ተስፋውን ነኝ ከዚህ ከአዲስ አበባ ነው። እ? ተስፋሁን
ተስፋሁን ማ
ተክለ ብርሃን። ድምፅሽ ግን በጣም ይርቃል።
እሺ፣ አሁንስ
አ፣ እሺ እ፣ እኮ እንዴት ነው እንዴት ነው የምከፍለው? እሱን ለማወቅ እኮ ነው።
እሺ፣ ከየት አካባቢ ነው የሚደውሉልኝ?
እኔ ገላን ኮንዶሚኒየም ነኝ ቃሊቲ
okay፣ ስልክ ቁጥሮት ይነግሩኛል?
ዜሮ ዘጠኝ አስራ ሶስት
ዜሮ ዘጠኝ አስራ ሶስት እሺ ሰባ ሁለት
እሺ
ዘጠና ሰባት
ሰባት ስልሳ ዘጠኝ
okay እ፣ በኦንላይን ነው መማር የሚፈልጉት ወይስ በአካል?
የ- የት ነው ግን ስልጠናው ቦታ?
እሺ class ኡ የሶስት ወር ኮርስ ነው።
እ፣ በአካል ከሆነ መማር የሚፈልጉት በስምንት አያት እ፣ መስኩ ሲኒማ ከአስራ አያት አንድ ምን ሰዓት ጋር?
ተኩል እስከ አንድ ሰዓት ተኩል ከአያት መስኩ ሲኒማ ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል በስመ አብ ድምፅሽ ግን በጣም አስቸጋሪ ነው። ወይ ትንሽ ቆይቼ ልደውል።
እ፣ በጣም ይርቃል።
አዎ ማለት ድምፅሽ ጫጫታ ስላለ በደንብ አይሰማም።
አይ ብዙም ጫጫታ የለም እዚህ ጋር።
okay earphone ላይ ነው ያለሽው ወይ?
አዎ አለዛ ሊሆን ይችላል መሰለኝ። ማለት ድምፅሽ በጣም ተውጧል።
አያት ተስኩ ሲኒማ እሺ ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል በአካል እሺ ከሆነ ማለት ነው።
okay እሺ ኦንላይን ከሆነ መማር የሚፈልጉትም በሳምንት ሶስት ቀን ነው። ሁለት ቀን የ24 ሰዓት የሚቆይ ቪዲዮ ይላክሎታል።
okay አንድ ቀን ደግሞ እ፣ ከኮሜዲያን እሸቱ ጋር የ Zoom meeting እ፣ class ይኖሩታል ማለት ነው።
okay
እ፣ class ኡ 20 credit hour ነው። አንዱን credit hour 750 ብር ነው። ነገር ግን እስከ ነገ ክፍያ የሚፈጽሙ ከሆነ 34 percent discount አለው። በ500 ብር ብቻ ነው አንዱ credit hour 10 ሺህ አንዱ ማለት ነው ለሶስት ወር ኮርስ ለሶስት እ፣ okay ሲቀንስ ነው አስር ሺህ አዎ እሺ እሺ በጣም ከነገ በኋላ payment ለሚፈጽሙ ደግሞ እ፣ 15 ሺህ ማለት ነው።
okay ስለዚህ ኦንላይን ነው መማር የሚፈልጉት ወይስ በአካል?
እ፣ አይ በአካል በአካል ነው በሳምንት okay በሳምንት ውስጥ ማስታወቂያውን ነው ላይ ያዩት።
የራሱ ቻናል አዎ በሳምንት ሶስት ቀን ከ11 ሰዓት ተኩል እስከ አንድ ሰዓት ተኩል።
okay okay
እሺ
በጣም እ፣ ጥሩ ስለዚህ ለመመዝገብ ወስነዋል። አካውንትን ላኩልኝ።
አዎ account ላይ ስለሚያው እሺ
እሺ